ይስጥልኝ ጭብጭብ
እሺ ሰላም ነው ሰላም አለን። እንትን ትላንት ከትላንት ወዲያ ጊዜ እሺ
ትላንት አልመጣም ነበር። ዛሬ ሲመጣ ደግሞ እሺ፣ ከታዘው ላድርግልህ?
ነው የመጣው።
በዚህ ቁጥር ነው የታዘዘው አዎ፣ እሺ። okay ታጌ በሚል ነው አዎ።
okay፣ ቅድም አውርቼዎት ነበር አይደል የበቆሎ ነው አዎ፣ አይደል?
ሶስት- ሶስት ፍሬ ነው የመጣው።
ኦኬ አስር ነው የታዘው፣ ሰባቱን ነገር አዎ ብ- አዎ ብዬዎት ነበር ቅድም በጣም ይቅርታ በስተት ነበር እንደዛ የተላከውና አይ ሌው እስኪ ምናምን ብዬ ነው።
እ አይ ሌው በኋላ እደውልልሃለሁ አይቼ ብዬ ነው። ችግር የለም።
አዎ አዎ እየጠበቅኩት ነበር አሁን list ላይ እንዳጋጣሚ check እያደረኩት አዎ፣ እያየሁት ነበር ልደውልሎት ነበር እና ቀሪውን ሰባት ላስልክሎት አይደል ሰባት ሶስቱን አዎ፣ ወስዷል ነገ ነገ ይስራክ።
በቃ የት ፈረንሳይ ነው location ኑ አዎ፣ በቃ እሺ ሰባቱን አስልክሎታል ነገ ፈረንሳይ ፈረንሳይ ጉራራሽ እሺ እሺ እሺ መልካም እሺ